ጤና ይስጥልኝ ሁሉ ስፖርት በእኮ ምን ልርዳዎት?
ከቴሌ ብር ከቴሌ ብር ወደ ሁሉ ስፖርት ለማስተላለፍ አልሰራልናል። system እምቢ ብሎናል። ምንድ- ምንድነው ችግሩ?
እሺ ስልክ ልስጦትና በዚህ ስልክ ያስተላልፉ።
እ?
ስልክ ልስጦትና በዚህ ስልክ ያስተላልፉ።
okay በ- ወደ እንትን ወደ ሁሉ ስፖርት አዎ
እሺ ስጪ።
ዜሮ ዘጠኝ ሰላሳ ሁለት
እሺ
ሰላሳ አምስት እሺ
አስራ ዘጠኝ
አምሳ ዘጠኝ ነው አይ አስራ ዘጠኝ አስራ ዘጠኝ ስልሳ ስድስት
ስልሳ ስድስት አዎ ፍትሐ አምላክ ማርዬ
okay ፍትሐ አምላክ ማርዬ አዎ ስሙ ፍትሐ አምላክ ማርዬ ነው።
እም፣ ካስተላለፉ በኋላ እም።
ደረሰኙን ፎቶ አንስተው ቴሌግራማችን ላይ ላኩልን። የእኛን ቴሌግራም ያውቁታል?
አናውቀው እሺ ቴሌግራሙ እዛ ላይ እንትን- እን- እን- እንላለን ግን አይከፈትልንም እንዴ ይከፈታል።
ማለት ይቆያል ወይስ
እርግጠኛ አይደለሁም።
እሺ Hello Cash ሳ Hello Cash Hello Cash የሚለው እንዴት ነው ይሰራል።
በምንድን ነው አካውንቱ የሚከፈተው ኧረ አካውንቱ የት ነው አንበሳ ባንክ
ያለው ባንክ ነው እንዴ አዎ
አ- በባንኩ ስም ምንድን ነው በእናትህ አንበሳ ባንክ
አንበሳ ባንክ አዎ
በሱ account እንትን ካለን ይችላለሁ ማለት ነው እዛ account ይችላሉ፣ አዎ።
transfer ማለት አዎ
እሺ ብታውላክ ማርዬ ነው የሚለው
አዎ ይሄኛው አዎ።
OK ማለት እዛው ላይ እናገኘዋለን ወይስ ወደ እሱ ላስተላልፍ እሱ ያስተላልፍልኛል
እ?
ወደዚህ ስልክ አስተላልፌ እሱ ያስተላልፍልኛል
አስተላልፈው ቴሌግራም ላይ ላኩልን ደረሰኙን እያልኩት ነው። አይሰማም?
እሺ እሺ